አውርቼዋለሁ።
እዛ ነው።
እሺ hello hello brother፣ አ maybe ቴሌግራም ላይ ስለ መኪና መረጃ ልላክልህ፣ ፎቶዋን ቴ- ምናምን ቴሌግራም ላይ አለ። በምን ቁጥር? በዚህ ቁጥር።
በዚህ ቁጥር ልላክልህ።
እሺ አሁን message ላይ አድራሻ አድራሻ እልክልሃለሁ እና maybe እሺ sam- sample ም አለን እዚህ የመኪናዋ እንትን በአካል መተመለ okay
እና maybe ሰዎችንም ብታመጣ
okay ኮሚሽን እናስብላለን። ችግር የለውም።
በቃ እሺ እሺ brother።
እሺ እሺ።